በጤና ስጥልኝ እስራኤል ነኝ። በኩል የምንረዳው
የአዲስ ነበርን እሺ፣ እና እንትን ባላንስ ስራ ማስጀመረ ምንም አልተለቀቀም። እኔ ነኝ ኤጀንት ነህ እ?
ኤጀንት ነህ አይደል?
አ እሺ፣ ማን ልበል? ከየት ነው?
ሙሉ ቀን ከዋስ እሺ፣ አንዴ ጠብቀኝ። እሺ፣
ወይ እ
ሄሎ ሙሉቀን አ አለ ሄሎ ወይ ወይ ሙሉቀን አረደ አዎ ነኝ።
እንዴት ነህ ሰላም ነው እግዚአብሔር ይመስገን።
አድናን እሺ ምን ነበረ
እ ምንም እንትን አዲስ ነኝ አትልም።
እሺ
ምንም ስራ ማስጀመረ ምንም አልተለቀቀም።
ስፖርት ነው አይደለ ሙሉቀን አዎ ቆይ አንዴ እስኪ መስመር ላይ ጠብቀኝ የት አለ ሐዋሳ ነው አይደለ አዎ
ሙሉቀን ሐዋሳ እስቲ ፕሌየር ላይ እንገባና ሙሉቀን ሐዋሳ እም። ሙሉቀን ሐዋሳ በቃ ያው ቴሌግራም ላይ ግባ። እሺ አሁን ልክልሃለሁ። እሺ